hello ሰላም ጤና ይስጥልኝ ገበያ hello ሰላም ጤና ይስጥልኝ ድር ገበያ hello ሰላም ጤና ይስጥልኝ ድር ገበያ ምን ልታዘዝ hello አቤት ሰላም ጥያቄ ለመመለስ ሁለት ሀምሳ አንድ ላይ text አድርጊ ስልሳ ሁለት ሀምሳ አንድ ላይ text አድርጊ ለተሳትፎ ወይም ደግሞ ጥያቄ ለመመለስ ፈልገሽ ከሆነ ምናልሽኝ እሺ አመሰግናለሁ